አላዛ group ላይ order አለ ነበር አይደል? በዚህ ባስ ላይ
hello ጤና hello።
ይስጥልኝ። ሄሎ አሁን አላዛ አብሮ ይስጥልን።
ሰላም፣ ከቺፕቺፕ ነበር የደወልኩት።
እሺ እ፣ order አድርገው ነበር አይደል ከኛ?
አዎ አዎ okay፣ driver ኡ ስልክ አላነሳም ብሎት ነበር፣ አልሰራለት መሰለኝ።
እያወራሁበት ነበር። ለዛ ሊሆን ይችላል።
በቃ እሺ፣ አሁን ይደውሉሎታል። እሺ፣ አንሱለት።
እሺ እሺ። አሁን እሺ።
ደውሎልኝ አዎ አዎ፣ ይደውላል አሁን። እሺ እሺ
አሁን እያወራሁት ነው።